ሄሎ ጤና ኢንዱስትሪ
ደህና ያስጥልን።
መብረስ መናዱ ሰላም ነኝ። ችግር ነበረ ታውቃለህ። ከቤት ቤት ወደ ቴሌ ለመላክ ሁለት ቀን ሁለት ቀን ቆየ።
ሳንቲም ፒዎች ጋር ነው ያለው ብሩ። እሺ እነሱ ጋር ሲስተም ትንሽ ችግር ተፈጥሮ ስለነበር ነው ይስተካከለ ስለሆነ ነው። የአንተ ብቻ ሲሆን የብዙ ከስተመሮች ነው። እሺ አየር ላይ ያለው system ላይ ያለው እያስተካከሉት ነው። ገና ተስተካክሎ እንዳለቀ ይገባልሃል።
ስንት ቀን ነው እንትና ሆነ? ሁለት ቀን ሆነ እኮ።
ዛሬ ይስተካከላል ብለውናል። እየጠበቅን ነው።
እሺ እሺ መልካም ቀን።